ደውዬ ነበር። አሁን ተቋርጦ ነው እናቴ።
የማን ነበር ያወራክ? ይቅርታ እኔ ቀጥል።
withdraw ብዬ ማታ።
እሺ አልገባልህም?
አዎ አልገባም፣ ብሩ አልተረፈም።
እሺ አንድ የቤት ቤት ቁጥርህን ንገረኝና check ላድርግልህ።
እ?
አንድ የቤት ቤት ቁጥርህን ንገረኝና check ላድርግልህ።
በዚሁ ቁጥር ነው።
በደወልክበት? እሺ አዎ
ስንት ብር ነው?
አስር ሺህ ብር
አንድ ሺህ
እኔም አሁን እንደ ብሎ አይደል የምትውለው? እኔ እኮ በጣም ነው የምወደው። እንዴት?
አይሆንም። ብሩኬ ብሩኬ
ሀገር ስልክ ይቃጣል። እዛ አዎ
ይቻላል። መሀል ላይ መሀል ላይ
hello
አሁን ገብቶልሃል። እሺ check ማድረግ ትችላለህ።
እሺ እናቴ እሺ እያመሰግናለሁ።
ስለደወልክ እናመሰግናለን። መልካም ጊዜ።
እሺ፣